ይስጥልን ቤስት ቤት ረዴት ነኝ የምንረዳው
ትናንትና ማታ ከቴሌብር ወደ ቤስት ቤት ሁለት መቶ ብር ልኬ ያው ተሳካም።
እሺ deposit ስታደርግ የደረሰን text ቴሌግራም ላይ ልከልናል።
እም፣ አሁን አሁን ልንገርሽ እንዴ ላክልኝ ቴሌግራም ላይ።
ቴሌግራም ላይ አዎ በዚህ ቁጥር አይደለም፣ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
በዚህ ቁጥር ላከው።
አዎ
እሺ